ሰላም ጤና ይስጥልኝ BGI ኢትዮጵያ ሳንቲ ነኝ እባክዎት የምንረዳው ሰላም ጤና ይስጥልኝ BGI ኢትዮጵያ ሳንቲ ነኝ እባክዎት የምንረዳው
የእንትን የድራፍት ማሽኑ እንዲፈታ ሊፈልግ የነበረ
ተበላሽቶቦት ነው ተበላሽቶ አይደለም ቦታ shift ለማድረግ ቦታ shift ለማድረግ ቦታ shift ለማድረግ ነው እንዲ shift ለማድረግ እ፣ እዛ ቦታውን ለማስተካከል marble ለማድረግ ከላይ ያለውን እንጨቱን እንዲነሳልኝ እንዲፈታልኝ ነበር
እሺ እ፣ TIN number ኦትን ወይ BGI ቁጥሮትን ንገሩኝ
እሺ እሺ እሺ አ- አ- አ- አ- TIN number TIN number አዎ ቆይ አንዴ ልሰጥሽ ነው ልሰጥሽ ነው ማሽኑ ጋር አብይ ትእዛዝ ብዬ ነው ዜሮ ዜሮ እሺ ዜሮ ዜሮ ሀምሳ ሶስት ሀምሳ ሶስት አስራ ሶስት አስራ ሶስት ዘጠና አራት ዘጠና አራት ዜሮ ሶስት
እሺ መስመር ላይ ጠብቁ እየፈለኩሎት ነው እሺ
ዘገሊላ ነው የሚባለው አዎ ዘገሊላ
እሺ ሙሉ ስሞትን ንገሩኝ እርሱን አለም አጥፋው
አለም አጥፋው ያሲን አዎ እሺ ቦታውን እ፣ ቤቱ ያለበትን አድራሻ
ዘገሊላ ፊጋ ፊጋ መብራቱ ጋር ንግድ ባንክ ጋር ፊጋ መስ- መስቀለኛው መብራቱ ጋር
እሺ ደንበኛችን በዚሁ ስልክ ለመዝግብሎት አዎ
እሺ ደንበኛችን ቅሬታዎትን ሀሳቦትን መዝግቤሎታል የጥገና ክፍሎች መጥተው እ፣ ያስተካክሉሎታል እሺ አመሰግናለሁ ግን እ፣ ቶሎ ቢሆንልኝ እንደ ጥሩ ነው ለምን ዝናብም ስለሆነ ጣሪያውን ስላነሳ ነው አስቸኳይ ብታደርግልኝ ደስ ይለኛል እሺ አስቸኳይ እንደሆነ እና እ፣ እንደው- አዎ ለምን ይኸውልህ ከትናንት ወዲያም እንዲደውዬ እንደዚህ አስመዝግቤ ነው እ፣ ምንም መፍትሄ ስለሌለው ነው አሁን ድጋሚ የምደውለው
እሺ፣ ደንበኛችን ቅሬታዎትን አስተላልፌሎታለሁ በተቻለው ፍጥነት መጥተው ያስተካክላሉ ሌላ ምረዳዎት ነገር ይኖራል የለም የለም የለም እሺ፣ ስለደወሉ እናመሰግናለን ስለ አገልግሎት ያሉትን ሀሳብ ከሚሰሙ ድምጽ በኋላ ያስቀምጣሉ አመሰግናለሁ